ኧረ ይሄ የኔ ነው ፍቅር
ሄሎ
ጤና ይስጥልን።
hello።
ቆረጠ ጋዝ እፈልጋለሁ ብሏል።
አሁን ኦክሲጂን? አዎ አዎ እንደመዘግብለት TIN number ኡ ሊነግሩኝ ነበር ተቋረጠ ሁለት ዜሮ ብሏል።
እሺ፣ ቴሎ እንትን TIN ልናገር እሺ
ዜሮ ዜሮ እሺ ሰባ ስምንት ሰባ ስምንት ሀምሳ
ሀምሳ
ሰማንያ ሶስት ሰማንያ ዘጠኝ ሰማንያ ሶስት ሰማንያ ዘጠኝ እሺ እባክዎት መስመር ላይ ጠብቁኝ ሊሉት
እሺ።
እስከዛ ሙሉ ስምዎትን ይንገሩኝ።
ተካ ጥጋቡ ነጠረ።
አሁን በደወሉ ስልክ ልመዝግብ ወይስ ሌላ ቁጥር ይሰጡኛል?
በዚሁ መዝግቤ
መስመር ላይ ነው።
አዎ፣ አለዋ አድራሻዎት የት አካባቢ ነው?
አርባ ዘጠኝ ቁጥር ሁለት ኮንዶሚኒየም እዛ አርባ ዘጠኝ አያት አርባ ዘጠኝ
ሀያት አርባ ዘጠኝ ቁጥር ሁለት ኮንዶሚኒየም አዎ